ሄሎ ጤና ይስጥልኝ። ሄሎ ሄሎ፣ አይሰማም?
እሺ አሁን ይሰማኛል።
ሰላም።
ሰላም እግዚአብሔር ይመስገን። እ, ጥቅል ጎመን group መስርቼ እሺ፣
አንድ ማላውቀው ሰው ገባ እና እኔ ለማስገባት ያሰብኩት ለ- የራሴ ሰው ነበረ okay።
እና ያንን ሰው ደግሞ አላውቀውም እ፣ እና እንዴት ላቀብለው እችላለሁ? እንዴት ነው ማውጣት የምችለው?
እስኪ ስልኩን ይንገሩኝና ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት ሰባ ስምንት ሰባ ስምንት ሰላሳ ስምንት ሰላሳ ስምንት ሰላሳ ሁለት ሰላሳ ሁለት okay። እሺ፣ እሱን contact ላድርገውና አውርቼው
እ፣ አዎ።
ማድረግ የሚቻለው ያው እሱ እሱ ያዘዘውን ኪሎ እሱ ለእሱ refund እናደርግና እናንተ ከከፈላችሁት መውሰድ ትችላላችሁ ማለት ነው።
እ፣ እኔ የራሴ ለመጨመርም ስላሰብኩ ነበር የራሴን ሰው ጨምሬ።
አዎ እኮ ምናልባት እሱን አሁን አውርቼው አዎ።
የእሱን ብር እኛ refund እናደርግለታለን፣ ችግር የለውም። ግን እሱ ያዘዘውን ያህል ኪሎ ነው መውሰድ የሚችሉት እርሱ አሁን ስንት ኪሎ? አዎ ችግር የለውም። አንድ ኪሎ ነው ያዘዘው እኮ እሱን ያህል መግባት ፈልገን ነው እኛ።
በቃ የእሱን transfer ካ- ያደርጉልናል ወደኛ። እሱን ላወራውና እሺ።
ለሱ refund እናደርግለታለን።
ስለዚህ በምን አውቃለሁኝ? ሲወጣ ደው- ይታወቀኛል።
ላወራውና ደውሉት። አይ እሱማ እሱማ group ውስጥ እኮ እሱ ይኖራል።
okay እኛ ግን እቃውን በእሱ ስም ለእናንተ ነው የምናስልከው። ከዛ እርሱ ይስብታል ማለት ነው።
እ፣ የእኔ ሰው እንዴት ነው መግባት የሚችለው?
ማ- join ማድረግ አይችልም። በቃ already group complete ስላለ እ፣ እኛ ማድረግ የምንችለው እሱን የእሱን ብር refund እናደርግለታለን። እኛ የከፈለውን okay።
ብር እንመልሳለን።
ለእናንተ እንዴት ነው ታዲያ የምከፍለው? እሱ የከፈለውን እ፣ የቴሌብር አ፣ ቁጥር ነግሮታለሁ። ግን መጀመሪያ ላውራውና እሱን እሺ እሺ።
ማን ነው ሰውየው ግን እዚህ ጋር እርሷ መኪና ዳኒ ዳኒ።
ዳኒ የሚለው ነው።
አዎ በቃ እሺ ላውራውና ደውሎታለሁ መልሼ።
እሺ እሺ አልኩ።
እሺ፣ እሺ።